ሁሉ ስፖርት በአኮ የምንወደው
Hello ሁሉ ስፖርት ነው የምንወደው።
Hello
ማውጣት
Hello
Hello
ፈጽመ አሁን ይሰማኛል። የምንወደው ሁሉ ስፖርት ነው።
እንትን deposit አድርገን ነበርና wallet ኣችን ላይ እ ብር የለም።
ብሎክ ሆኖቦት ነው ማለቱ።
አሀ እ ቴሌግራም ላይ አሳውቀውን ነበር።
አዎ አሳውቆ ነበር።
መቼን ያሳወቁን?
ኢሜጁ ላክልን የከፈልክበት ቴሌብር ምናምን አለ።
መቼ ነበር የላኩት?
لا خير أو إنه كوي حد ينايم لا هم ثلاثة ينايم ሄላ ቴሌብር ሄሎ